Hello ጤና ይስጥልኝ Best Bet ራሄል ነኝ። ባኮ ምን ልርዳው?
ብር withdraw አድርጌ ነበረ ግን አልገባልኝም እስካሁን።
እሺ አንዴ Best Bet ቁጥርህን ንገረኝና check ላድርግልህ።
ሀያ ሁለት ሀያ ሁለት
በዚህ ነው በደወልክበት?
አ- አ- በደወልኩበት አ-
ስንት ብር ነው?
አስር ሺህ
መቼ ነበር ቀኑ?
አሁን አሁን እናደረኩት።
እሺ እሺ አንዴ መስመር ላይ ጠብቀኝ እሺ check ላድርግ።
እሺ እሺ እሺ
ኢብራሂም ጀማል አዎ ኢብራሂም ጀማል አዎ
ያው approve አድርጌልሃለሁ ከተወሰነ ደቂቃ በኋላ ይገባልሃል። እሺ ጠብቀው።
እሺ እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ እኔም አመሰግናለሁ። መልካም ቀን።
አሜን።